હેલો
ሄሎ አቤት ሰላም ነው?
እግዚአብሔር ይመስገን የማን ስልክ ነው? ይሄ?
የአቅልሲያ ነው ወጣ ብላ ነው
Okay። እና ከመጣች እ፣ የትምህርት መረጃዋ ከ እ፣ ከተማረችበት ዩኒቨርሲቲ ነው ያገኘ ነው እና እሺ Hello ይሰማል።
አ- ይሰማ ስለዚህ እየሰማሁ ነው ወዳ vehicle manufacturing እ ወዳ ቬክል ማኒፋክቸሪንግ ፒኤልሲ ወዳ ይሰማል።
አዎ አዎ እየሰማሁ ነው ወ- እ
ወዳ vehicle ማክ- እ፣ ወዳ vehicle manufacturing PLC እ፣ በ junior accountant ክፍት የስራ ቦታ ስላለ እ፣ ሰኞ ጠዋት ሁለት ሰዓት ላይ ለፈተና እንድትገኝ ብለህ ንገራት።
እሺ ለ- የት ነው ቦታው
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት እሺ፣
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ከአርሴማ ለፊት ቤተክርስቲያን ፊት አዎ
Okay ምን በአካል ነው የምታስገባው ፋይሉን ወይስ እንዴት
No no ፋይል ሳይሆን ለፈተና ፈተና ለፈተና ነውና ማምጣት ብቻ ፈተና እንድትመጣ።
እሺ አዎ አዎ እሺ አዎ።
አይ ከተማረችበት ስለዚህ ዩኒቨርሲቲ ስለኝ ብዬ ነው
እህ ከተማረችበት ዩኒቨርሲቲ ስለኝ ብዬ ነው የምታስልከው ነገር አለ እና እዛ ከተማረችበት ዩኒቨርሲቲ
No አይደለም የለም የምታጽፎ ምንም ነገር የለም። ለፈተና ብቻ እንድትመጣ ነው እሺ።
እሺ እሺ አመሰግናለሁ
በቃ ሰኞ ሁለት ሰዓት ላይ እ፣ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ለፈተና እንድትመጣ ንገራት።
ወዳ manufacturing PLC አይደል
አዎ አዎ።
በቃ vehicle manufacturing PLC።
እሺ እሺ እሺ፣ እናመሰግናለን። እሺ እሺ